ጤና ይስጥልኝ ቤስት ቤት
ለመመዝገብ ፈልጌ ነበር። እ አዲስ አካውንት
ሚስተር
አዲስ account ነው አይደለ?
ሚስተር ጻነ ማለት በኦንላይን ለመጫወት እኮ ቤስት ቤት ለመመዝገብ አይደል?
አ እሺ ቤስት ቤት dot bet የሚለው ድረገጽ ላይ ትገባና አ
ከዛ register የምትለዋን ትጫናለህ።
አ ከዛ ቁጥርህን ከዘጠኝ ጀምሮ ታስገባለህ። password ህን ደግሞ አጠቃላይ ከስምንት digit በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter፣ አንድ ቁጥር እና አንድ symbol መኖር አለበት። hello አንድ ካፒታል አንድ small አንድ ቁጥር እና አንድ symbol እና አጠቃላይ ደግሞ ስምንት digit መሆን አለበት። ከዛ በታች ከሆነ አይከፍትልህም። ሞክረውና ደውልልን እምቢ ካለ